ኧረ ኧረ ተው
hello hello ጤና ይስጥልኝ ጤና ይስጥልኝ።
ከቺፕቺፕ ነበር የምደውልዎት
oh ቺፕቺፕ የእህቴ ስልክ የእህቴ ስልክ ነው። የእኔ እሷን ቺፕ ይዤ ነው አሁን እንትን ተምታቶበታል ስልካችን። I don't know ሌላ ስልክ አለሽ እሷ?
የለኝም እኔ አሁን እዚህ ላይ እ፣ የገባው complain አዎ በዚህ ስልክ ቁጥር ነበረ order አድርጋ አዎ ከሆርን አልመጣልኝም ብላ ነበረ maybe አዎ።
ዛሬ ከመጣ check ለማድረግ ነበር ካልሆነ ለነገ እንድንልክላት ነበረ oh okay okay okay እ፣ ቆይ ሌላ ስልክ ልስጥሽ። ቆይ አንድ ጊዜ ይቻላል።
ሌላ ስልክ ልስጥሽ። እሺ እሺ።
ሳሚ የተሱትን ስልክ ስጠኝ በእናትህ።
ቆይ
okay እሺ እ፣ አ- አንድ ዘጠኝ አንድ አንድ ዜሮ ስምንት ዘጠኝ ሁለት አስራ ዘጠኝ አዎ እ፣ እሺ።
አስራ አስራ አንድ እሺ
ስልሳ ሁለት ስንት ነው? አይታየኝም። አንተ
hello hello hello ዜሮ ዘጠኝ አስራ አንድ እሺ ሰማንያ ሁለት ሰማንያ ሁለት ስልሳ አንድ ስልሳ አንድ ሰማንያ ስድስት ሰማንያ ስድስት አዎ ዜሮ ዘጠኝ አስራ አንድ ሰማንያ ሁለት ስልሳ አንድ ሰማንያ ስድስት ልክ ነው።
እሺ እሺ እናመሰግናለን መልካም ምሽት